ሄሎ አቤት እመቤት ደውለሽ አልወስድሽ እኮ አሰመኝ እሺ እሺ እ አልቆልሃል
መጥቼ ልውሰድ ወይ አ- ወይ ያንተ ሄሎ።
አይደለም ቆይ አይ ወይ አላለቀም ያንተ አላለቀም እሺ ሌሊት ሶስት ስልሳ አራት ቅድም ሄደ አዎ ሶስት ስልሳ አራት ቅድም ሄደ እ ቴሌ ሶስት ስልሳ አራት አላለቀም አልቋል ያልኩትኝ የቲኬ ሁለት ሀምሳ ሁለት መስሎኝ ነው እሺ ይቅርታ
ስለዚህ መቼ ነው ሰላም ያንተ ያልኩላት አላለቀም SIM card ገዝተህልን ትመጣለህ እ SIM card በፊት በእኛ ስም ነበረ ማሽኑን ስንሸጥላችሁ SIM card ኡ በእኛ ነበረ
እ አሁን ደግሞ በድርጅታችሁ በንግድ ፈቃዱ ስም ግዙ ስለተባላችሁ ትገዛላችሁ እሺ ከየት ነው የምንገዛው ደግሞ እሱን
ከቴሌ ነው ለኢትዮ ቴሌኮም ማመልከቻ ጽፈ የ cash አዎ።
register SIM card ብለ ለኢትዮ ቴሌኮም ማለት ነው
አ ማመልከቻ ጽፈ ሲም ካርድ የካሽ ሬጅስተር ሲም ካርድ ብለ ንግድ ፍቃድ ያስፈልጋል ሲን ያስፈልጋል ከዛ መታወቂያ ባለቤት ኮንክ ተወካይ ኮንክ ደግሞ ውክልና
እንዴ ባለፈው እናንተ ጋር ሚሞሪ ሁሉ ነገር ያልቃል ብላችሁን አልነበረም እንዴ ያስከፈላችሁ ማለት ነው እ
ይሄ ተጨማሪ ነገር ነው እንደገና
አዎ አዎ በእኛ ስም ነበር አሁን እሱ ሊቋረጥ ስለሆነ በራስ ስም በንግድ ፍቃዱ ስም ትገዛለህ ነው
ነው አዎ SIM card ለ cash register SIM card ነው የምንለው አዎ አዎ
እሺ እሺ እሺ።
እሺ